አሸራ የሰንደቆች ሁሉ ሰንደቅ የነፃነት አውራ አረንጓዴ፣ ቢጫ፣ ቀዩ የአምላክ እጅ ሥራ የእምነት ማተብ የማንነት የፍቅሮች አሸራ የሰንደቆች ሁሉ ሰንደቅ የነፃነት አውራ አረንጓዴ፣ ቢጫ፣ ቀዩ የአምላክ እጅ ሥራ የነፃነት መታወቂያ ያለ ምሳሌ ትኩረት በድል ሰገነት ይዋባል በአዋጅ ዜማ ድምቀት የቸር የጀግና የጨዋ ያትንኩኝ ባይ ሕዝብ አርማ የአበሻ ምድር መለዮ የጥቁር አውደ ግርማ የኢትዮጵያዊ እምነት ማቶ የጥቁሮች አሸራ የሰንደቆች ሁሉ ሰንደቅ የነፃነት አውራ አረንጓዴ፣ ቢጫ፣ ቀዩ የአምላክ እጅ ሥራ የአንድነት ፍቅር ትስስር ጋሻችን የእኛነታችን አለኝታ ፋናችን ትንቢት ደርጅቶ ያፈራው ጸጋችን ይከበር እንዲያስከብረ አርማችን በአርበኞች ደም የሚያበራው የትውልድ አደራው ይከበር ባንዲራው ወድቆ በደም በተነሳው ኧረ በባንዲራው ይጠበቃ አደራ ጀግኖች ሽልፈት ጸንቶ ይሰቶ ድል አብርቶ የቆየነው ለዘመናት ሰንደቆች ሁሉ የእምነት ማተብ የማንነት የጥቁሮች አሻራ የሰንደቆች ሁሉ ሰንደቅ የነፃነት አውራ አረንጓዴ፣ ቢጫ፣ ቀዩ የአምላክ እጅ ሥራ የብሩክ ምድር ፈርጥነው የነገሥታት ማጌጫ የአንበሶች አጥር ምልክት የአፍሪካ ቀለም ማውጫ ከቀስተ ደመናው ፈልቆ በቅዱስ ቃል በረከት የክብር ኑዛዜ ሚስጥር የቃል ኪዳኑ ጥልቀት የኢትዮጵያዊ እምነት ማተብ የጥቁሮች አሻራ የሰንደቆች ሁሉ ሰንደቅ የነፃነት አውራ አረንጓዴ፣ ቢጫ፣ ቀዩ የአምላክ እጅ ሥራ በዓለም ጉባኤ የኖረ በድምቀት ህዋውን ጥሶ ያለፈ በኩራት በልጆችሽ ደም አጥንት ይኖራል ዘላለም በክብር ስፍራ ያበራል በአርበኞች ደም የሚያበራው የትውልድ አደራው ይከበር ባንዲራው ወድቆ በደም በተነሳው ኧረ በባንዲራው ይጠበቃ አደራው አሻቦጆ መስጊድ ታቦት ባንዲራው ብርሃኑ አሸብርቆ አደባባይ ታየ በአርበኞች ደም የሚያበራው የትውልድ አደራው ይከበር ባንዲራው ወድቆ በደም በተነሳው ኧረ በባንዲራው ይጠበቃ አደራው አሻቦጆ መስጊድ ታቦት